hello hello አቤት ጤና ይስጥልኝ።
አብሮ ይስጥልን።
የምደውለው We Plus Solution የሚባል ድርጅት ነው።
ምን አልሽኝ እናት?
We Plus Solution የሚባል ድርጅት ነው የምደውለው።
እሺ እ፣ ድርጅቱ አንድ application develop አድርገዋል እና በዋነኛነት የሚሰራው delivery እና ታክሲ ላይ ነው፣ ride ላይ።
ኦ- በተጨማሪ okay።
ደግሞ ከሀምሳ በላይ የሚሆኑ እ፣ ድርጅቶችን የተለያየ ያላቸውን ይመዘግባል እየመዘገበ ነው አሁን ላይ የሚሰሩ። catering ደግሞ አንደኛው ነው category okay እሺ እሺ እናት እና በነፃ ነው አሁን ምዝገባ እያደረግን ያለ ነው እና እዛ እዚህ extension ውስጥ እንድትመዘገቡ ነው promote እንድታረጉበትም ከ customer ም ወይ ፈላጊ በቀላሉ እናንተ እንዲያገኛችሁም ይረዳል እና ፈቃደኛ ከሆናችሁ እዛ እንድትመዘገቡ ለማሳወቅ ነው።
ደስ ይለኛል። አንድ ምን ላይ ነው site አላችሁ ወይስ ምን ላይ ነው register የምናደርገው?
አዎ አለን። link ልላክልህ፣ ደስ ይለኛል በጣም link ልልክልና እሺ ስትነካ ወ- ወደ application ኑ ስለሚወስድህ ም።
provider የሚል አለ We Plus provider okay።
ወደ ታች ስትፈላልገው ይመጣል።
okay እሺ የ catering ጉ section አለው?
አዎ በ catering section አለ okay ትሞላዋለህ።
እሺ እሺ ማ- አመሰግናለሁ በጣም።
እሺ እሺ እናም አመሰግናለን እናት